ሄሎ ሄሎ አሮን ሀና ነኝ።
አቤና እስካው አይደለ ዘጠና ዘጠኝ ስድስቱ
ምን አልሽኝ? ሀና አድርሰኸው አለ አይደለ?
አላደረስኩትም። ሀና delivery ትስተካከልልኝ። ሞተሬን አቁሜ ነው የጨርስ።
customer እኮ ደርሰናል ብላለች።
ኧረ እባክሽ መቼ መቼ? ሀና አሮን አትቀልድ በእናትህ
ማርያምን መንገድ ክልክል ነው። አንቺ አል- አትቀልጂ። ሞተሬ ቢታሰር ባንቺ አንብቤዋለሁ እኮ delivery ላኩላቸው።
ገብተሽ አስተካኪው።
ስማኝ እንደዛ ብዬ ስነግራቸው customer ምግቡ ደርሶታል አለኝ። ስለዚህ አልቋል ማለት ነው።
የምርሽ ነው?
አሮን የቀለድክ ከስተመር ከሆነ ደርሶታል?
በእናትህ አትቀልድ።
ኧረ እየቀለድክ ነው ትለኛለሽ። customer ምግቡ ደርሶታል ትለኛለሽ። hello ወይ አሮን
አይ የምር ነው አሮን አልደረ- አል- አል- አል- አልደረውም። delivery ይስተካከል። አዎ
እሺ ቻው እደውላለሁ።